ጤና ይስጥልን Best Bet ረድኤት ነኝ። ምን ልርዳው?
የሆነ አካባቢ ላይ የተጫወተ ጨዋታ ነበረ። አንድ ጨዋታ ተላልፏል። አሁን ያለፈው ማስቀመጣቸው ማለት ነው። እሱ ቆጦ
እሱኛው ቀርቶ እሱኛው void ይደረግና ሀያ አራት ሰዓት ጠብቀህ እሱ void ተደርጎ ሌላውን win ካረክ ይለቀቅልሃል። ጨዋታው ያኛው ተቀንሶ
እኮ በራሱ ጊዜ ይገባ ማለት ነው።
አዎ ይገባል። ካልገባለህ ከሀያ አራት ሰዓት በኋላ ትደውልልናለህ።
እኮ ነገ ነገ እደውላለሁ ማለት ነው።
አዎ ካልገባለህ እስከዛ ካልገባ አዎ እሺ